Hello ወይ ሄሎ፣ ሰላም ነው።
እግዚአብሔር ይመስገን።
እ፣ ስልክ ቁጥርን ከቲክቶክ comment ላይ ያገኙት እና ከሳፊ electrical ባጃጅ ማምረቻ ነበር ምደውልልህ
Okay አ
እና አ- አለቃዬን አትደውልለት ብላኝ፣
ደውልል- ደውልለት።
አዎ ደውልለት ብላኝ ነው።
እሺ ምን አለች?
Yes okay፣ እሺ። አይ ባጃጅ ትፈልጋለህ? ባጃጅ electrical ባጃጆች ፈልገህ ነው።
አዎ ፈልጌ ነው። ስንት ነው?
የት ስ- ስድስት ሰው የሚጭነው ነው ወይስ ሶስት ሰው የሚጭነው ነው የፈለግከው?
ስድስት ሰው መቼ ነው?
እሱ ዘጠኝ መቶ ዘጠና ሺህ ብር ነው።
ዋጋ አልበዛም?
አዎ በ electrical ነው የሚሰሩት እና ለ- ለዛ ነው እና ሶስት አመት ዋስትና አለው።
Okay ሶስት ሰው የሚጭነው ደግሞ ስድስት መቶ ሀምሳ ሺህ ብር ነው።
Okay ጥሩ ነው። እሺ ደውላለሁ መልሼ።
Okay እሺ።
እሺ